ሄሎ ጤና ይስጥልን።
እንደ ባለፈው አስር ሰዓት እንዳይመጡ ነው። ሄሎ ሄሎ ጤና ይስጥልን።
ሰላም።
አለን በሰማንያ መጨረሻው ለ driver ደውዬ ነበር አሁን እሺ እና እንትን ከዛ ራሱ አልወጣሁኝም አለ። እኛ ደግሞ ስድስት ሰዓት ነበረ የምንወጣው።
okay፣ የት ነበር location ኑ?
ስለዚህ እንትኑ ሰሚት ሁለተኛ በር አንበሳ ጋር አንበሳ ግቢ።
okay፣ ስለዚህ ዛሬ ስለዚህ አይውጣ፣ ሰኞ ይውጣ።
ሰኞ ይውጣ።
አዎ
okay፣ አሁን አሁን አንድ ሰዓት ነው የቀራችሁ አይደል? ልትወጡ?
አዎ አልደርስም የሚል አይመስለኝ ማለት ስም አለ አልወጣሁም ከግቢ አለ።
okay፣ እሺ፣ ስልክ ይነግሩኛል። እስቲ አንዴ የእርሶ
ደምስ ንገረኝ ስልክ ዘጠኝ ሁለት 22 አርባ ስድስት 46 አርባ ስምንት ሀያ አንድ 21 እሺ፣ እሺ፣ ደምስ እሺ፣ አዎ፣ አግኝቼዋለሁ። ለ- ስለዚህ ለመቼ ነው የሚሆነው ማለት ነው? መረከብ ሰኞ ይችላል።
ሰኞ እሺ፣ እሺ፣ እስከ እስከ ዘጠኝ ሰዓት አለም ግቢ ብዛት ማለት ይችላል።
በቃ እሺ፣ አውቃቸዋለሁ።
አመሰግናለሁ። እሺ፣ ለእሱ ማሳያለሁ ለነበር አንድ ፎን አድርገህ ብዬ ነው ኦኬ፣ እሺ። ይቻሉ መደወል ይችላሉ። ነገ እ ነገ መደወል ይችላሉ።
ነገ እሑድ ነዋ ምን እናደርጋለን?
አይ ለማስታወስ ያክል ነው፣ አስገባዋለሁ። ግን እ ለሰኞ እንዲመጣ ለማስታወስ ያክል እ- እሺ እሺ ይቻላል።
እሺ፣ እሺ፣ እሺ፣ መልካም